ሰላም ጤና ይስጥልኝ።
ወይ ተቋረጠ ስልኩ ይቅርታ አሁን ነው የደወልኩት እኔ።
አዎ እሺ አዲስ ነኝ።
እሺ አውቄታለሁኝ። እሺ በአካል ሰኞ መጋቢት ሁለት እንጀምራለን።
እሺ
መክፈቻውን ፕሮግራም አሁን በሀያ አምስት ሰኞ ነበረ። class ነው አሁን ቀጥታ የሚጀምረው። ቦታው CMC ሚካኤል ጋር Economic Association ህንፃ ላይ ነው።
አ አ
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ የምናስተምረው ሀያ credit hour ነው። አስራ አምስት ሺህ ብር ነው ማለት ነው።
እሺ ክፍያውስ እንዴት ነው የሚከፈለው?
እሺ account ልስጦት።
እ እሺ እሺ እሺ አንድ ሺህ አንድ ሺህ
አንድ ሺህ ይቅርታ እሺ አንድ ሺህ ሀያ ሰባት ሀያ ሰባት ሀያ ሰማንያ አራት ሰማንያ አራት ዜሮ ስድስት ዜሮ ስድስት
ዜሮ አራት ዜሮ አራት አራት አራት አንድ ሺህ ሀያ ሰባት ሰማንያ አራት ዜሮ ስድስት ዜሮ አርባ አራት
አዎ
Okay፣ ንግድ ባንክ ሄሎ ኔትወርክ ነው። ሄሎ ሄሎ ዝም አለ።